hello ጤና ይስጥልን።
አብሮ ይስጥልን። እኔ መቤት እንዴት አደርሽ? እንዴት ዋልሽ?
እግዚአብሔር ይመስገን።
ይሁን ምንድን እንትን ለማድረግ ለመመዝገብ ፈልጌ ነበረ።
የ YouTube ስልጠና promotion ነው?
እም፣
እሺ በአካል ነው የፈለጉት በኦንላይን?
ምንድን ነው መስፈርት የምትነግሪኝነት?
እሺ በአካል መማር የሚፈልጉ ከሆነ እ፣ ቦታው ሲኤምሲ ሚካኤል ነው ከአስራ አንድ ሰዓት እስከ አንድ ተኩል ነው። ትምህርቱ የሚሰጠው በሳምንት ለሁለት ቀን ሰኞና ሮብ ነው። ክፍያው ደግሞ አስራ አምስት ሺህ ብር ነው። class የሚጀመረው ዛሬ ነው።
ነው?
አዎ
እሺ፣ እሺ፣ አመሰግናለሁ።
እሺ